Hello
ጤና ይስጥልን።
አብሮ ይስጥልን ሰላም ነሽ?
እግዚአብሔር ይመስገን። ከዊፕላስ ሶሉሽን ነበር የምደውለው።
እ- እ- እ?
ከዊፕላስ ሶሉሽን ነበር የምደውለው። ዊፕላስ ሶሉሽን application ላይ ተመዝግቦ ነበር አይደል? ከዚህ በፊት app ላይ ከምን ከምን app ላይ app ላይ ዊፕላስ ሶሉሽን አፕ
እ፣ Hello
Hello
አሁን ይሰማኛል።
ዊፕላስ ሶሉሽን application ላይ app ላይ ተመዝግቦ ነበር አይደል?
መቼ